ጤና ይስጥልኝ አሪፍ ለዛ ነኝ እባክዎ ልርዳው
ወደ ሁሉ መቶ ብር አሳልፍ ይባላል እሺ
እና ደረስን እዛ እዚህ ዘጠና ሶስት ዘጠና ላይ ደል ተብዬ ነው እሺ እሺ ዳኛችን ከቴሌብሮት ላይ ነበር ዲፖዚት ያደረጉት እሺ ሙሉ ስሞትን ማልበል
ዘሪ እንዴታቸው በዚህ በዚህ ስም ነው በቴሌ የቴሌ ብር ስሞት በለጠ አይቶ
ማን አሉ እንደምኛችን ይቅርታ በለጠ አይቶ በለጠ አይቶ እሺ አሁን የደወሉበት ስልክ ቁጥር ነው ቴሌ ብር የሚጠቀሙት አሁን በደወሉበት እሺ ደንበኛችን እኔ በምሰጡ አሁን በምሰጡ ስልክ ቁጥር ቴሌግራም account አችን ላይ ከቴሌብር የደረሱትን መልእክት screenshot አድርገው ይልኩልናል።
እሺ እሺ ስልክ ቁጥሩን ያዙ እባክዎን።
እሺ ዜሮ ዘጠኝ ዘጠና ሁለት
ዘጠና ሁለት አስራ ሶስት
ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት በሱ ቴሌግራም ላይ screenshot አድርገው ይልኩልናል።
በዚህ አሁን በሰጠሁት ስልክ ቁጥር ማለት ነው። እሺ ደመኛች፣ ሌላ ምረዳውት ነገር አለ?
ሌላ የለም፣ ይሄ ነው።
እሺ መዝግቤልዎታለሁ። ስለ አገልግሎት ያለዎትን ሀሳብ አስተያየት ከሚሰሙት ድምጽ ባለ ያስቀምጡ። መልካም ቀን ይሆንልዎ። እሺ